ሄሎ
ሄሎ ጤና ይስጥልኝ ሀሚድ ነኝ ምን ልርዳ
እ ሰላም ነው እንዴት ነህ ምን ልርዳ
እንትን ነበር ከደስቢት ወደ ቴሌ ብር ልኬ ገንዘቡ መንገድ ላይ ቀረ አልገባልኝም ሀያ አራት ሰዓት አለፈው
ስንት ብር ነበር
አስራ ሰባት ሺህ እሺ ከአስር ሺህ ብር በላይ ስለሆነ ነው እንትን ያለብህ check ላድርገው በዚህ ቁጥር ነው ቤት ቤት አ በዚሁ ቁጥር ነው ወይም እዚሁ ጋር እንዲመለስ አድርግልኝ እሺ እንዲመለስ ላድርግልህ አዎ አስራ ሰባት ሺህ እሺ አደርግልሃለሁ
አይ
እሺ ተመልሷል እሺ
አሁን በቀስ ቀስ መላክ ትችላለህ
ትችላለህ አሁንም እኮ accept ማድረግ እችልልህ ነበር approve አደርግልህ ነበር መልሰው አይ ስላልከኝ ቀስ ብዬ ልኮረው ትችላለህ ተጫውተህ ተጫውተህ እንደገና withdraw ማለት ትችላለህ እንዴት ሳልጫወት መላክ አልችልም ትችላለህ እንደፈለግ
አይሻለ ወደ ባንክ ልኮዋለው እሺ መልሰው ስላልከኝ ነው በሳንቲም ፔ ቢሆን ደግሞ ይፈጥንልሃል አሪፍ ነው እንዴት በሳንቲም በቻፓ ወደ ንግድ ባንክ ትንሽ ይዘገይብሃል። ዛሬ እሁድም ስለሆነ ያስቸግራል okay።
ትንሽ። system አቸውን update የሚያደርጉት እና check የሚያደርጉት በዚህ ሰዓት ስለሆነ busy ይሆናል። ለዛ
ስለዚህ ጠብቄ እስከ ነገ ወይም ነገ ብልከውስ ትችላለህ። እንደዛም በሳንቲም ፔም መላክ ትችላለህ፣
እሺ ከባንክ ውጪ ማለት ነው።
እንዴት ከባንኩ ኪ በምን ይላካል በሳንቲም ፔ ወደ ቴሌ ብር፣ ወደ CBE ብር ምናምን ማለት ነው።
አ እሺ እሺ እሺ
አመሰግናለሁ እሺ፣ መልካም ቀን።
ማለት ነው